ሄሎ ጤና ይስጥልኝ መለሳለስ ዴልዊ ሄሎ ሄሎ ሄሎ ጤና ይስጥልኝ መለሳለስ ዴልዊ
ሄሎ
ሄሎ ጤና ይስጥልኝ መለሳለስ ዴልዊ ምን አሉኝ? ይቅርታ ድምፆት አይሰማም።
እኛ ኦሮመኛ ነው እንጂ አማርኛ አይሰማም። ምን ያደርጋል?
እሺ እ፣ መስመሩ ስለተያዘ ነው። ይቅርታ ትንሽ ቆይታ ይደውሉ። ኦሮምኛ
ኦሮምኛ ይሰራል?
አዎ፣ መስመሩ ስለተያዘ ነው።